ጤና ይስጥልኝ። ርዳት
እሺ ትላንትና ሶስት መቶ ብር ልኬ pending ነው የሚለው እስካሁን ከቴሌ ብር ላይ ማ
ከቴሌ ብር የተላከለት message አለ።
አዎ እሱን screenshot አድርጋ
እ ትራን- ሁሉ ስፖርት ቴሌግራም ላይ ላኩልን። screenshot አድርገው transaction message ኡን
እንዴት ምን ላይ ነው? ሁሉ ስፖርት ቴሌግራም ላይ
እ
ሁሉ ስፖርት message ማ- ቴሌግራም አለ እንዴ? ሁሉ ስፖርት አዎ እዛ ጥያቄ ምልክቱ ጋር የቴሌግራም ምልክት አለለት።
እሺ አሁን ላርግ አዎ አድርጉልን።
እሺ።